Hello?
ሄሎ
ሄሎ፣ አቤት ጤና ይስጥልኝ እመቤት።
አብሮ ይስጥልኝ።
MRI የጭንቅላት ይኖራል ይላል። ጭን- የጭንቅላት MRI ይኖራል አለ ነው አላችሁ? ለትልቅ አለ
አለ። እሺ፣ በቀጠሮ ነው ወይስ በማንኛውም ሰዓት ይችላሉ። ችግር የለም።
ይኖራሉ?
አዎ እሺ፣ ዋጋው ስንት ነው?
የጭንቅላት ነው ያሉኝ አይደል?
አዎ
እሺ አምስት ሺህ ሶስት መቶ ነው without contrast ከሆነ
እሺ፣ ከመድኃኒት ጋር ማለት ነው። መድኃኒት ከፍቶ
ከመድኃኒት ጋር ከሆነ ስምንት ሺህ ስድስት መቶ ይሆናል። ያለ መድኃኒት ከሆነ አምስት ሺህ ሶስት መቶ
ካለ መድኃኒት አምስት ሺህ ሶስት መቶ አምስት ሺህ እሺ፣ እሺ፣ አመሰግናለሁ። የት ነው ይሄ?